ጤና ይስጥልኝ ሁሉ ስፖርት ባኮ ምን ልርዳው?
አረ እንትን ላይ ተላከብር ነበር ይኸው አስራ አምስት ቀኑ መጣ። ምንድን ነው ቴሌግራም ላካላችን ላክን ጠብቃላችን ጠበቅን።
በዚህ ስልክ ላይ ላኩት ቴሌግራም ላይ ቴሌግራም ላይ ልክ ያለውኝ ምንም መልስ የለም። ባዩሽ በሚል ስልክ ቁጥር ላክ ብለሽኝ ስልክ ልኬ ነበረ። ጠብቁም ብለሽኛል።
የላኩበትን ስልክ ይንገሩኝ።
እሺ ዜሮ ዘጠኝ ዘጠና አራት
እሺ
አርባ ሁለት
እሺ ሀያ ሶስት
ሀያ ሶስት ስልሳ ሁለት ይሄ በእንትኑም ቴሌግራም የላኩበት ቁጥር ማለት ነው።
አ
አዎ ስልሳ ሁለት መጨረሻ ሀያ ሶስት ስልሳ ሁለት
ባዩሽ በቀለ በሚለው እ ባዩሽ በቀለ በሚለው ነው አይደል?
አዎ አዎ ሶስት መቶ ሀምሳ ብር ነው። እንትኑንም ልኬልሻለሁ screenshot አድርጌ እሺ፣ በድጋሚ እናስተላልፍለታለን።
እሺ